ተቀበሉ ብያቸው ነበር።
ሄሎ ሄሎ አሉላ አቤት ወይ እንዴት ነህ?
አለ ይመስገን።
አለን እ፣ ጦር ኃይሎች አሁን ቤተልሔም የምትባል እ፣ ለሰው ስጥልኝ ብላህ ነበር አይደለ?
ማ ሽንኩርት
እ ሽንኩርት ኮድ የላትም አይደል? ቤተልሔም ቤተልሔም አ፣ እሷም የለችም ለሰው ሰጠን ኮድ እየነገርናት ነው።
አዎ።
አላወቀች አዎ ኮድ እ፣ እኛ እንነግርሃለን ስጣቸው።
ሰጥቻታለሽ።
በቃ እኛ እንልክልሃለን። እሺ እሺ፣ ላኪው እሺ።
እሺ እሺ